ጤና ይስጥልን ቴሌቪዥን አለምነሽ ነኝ ባኮተ መናኝ ከጉዞ መረጃ ልስጥዎት
ወደ ካናዳ ለመሄድ ፈልጌ
እሺ ካናዳ ለምን ነበር መሄድ የፈለጉት ደንበኛችን እ ለስራ ማለት ነው እሺ እስክሪብቶና ወረቀት ይዘዋል እም?
እስክሪብቶና ወረቀት ይዘዋል step ኡን እንድነግሮት
እ፣ እሺ ይዣለሁ እሺ ካለበለዚያ በስልክ እንድ- እ፣ record ማድረግ ይችላሉ
እሺ ይዣለሁ እስከ ቤት ነው እሺ job bank እም፣ dot dot ጂሲ ጂሲ
dot